Hello.
hello
Which
እንትን ቴሌ ቴሌ ብር ውስድረው እንትን በረ እስካሁን አካውንቱ አልገባም።
ቴሌብር ነው? በቴሌብር አዎ በቴሌ ብር እሺ፣ በዚህ ስልክ ንገረኝ ዜሮ ዘጠኝ
ይሄ ነበረ መዝግቦ ነበረ ቅድም ደውዬ ነበረ አምስት ደቂቃ ተብዬ ያው ሁለት ሰዓት በፊት ነበረ እሺ፣ አሁን ስልክህን ንገረኝ ሊለን። እሺ፣ ዜሮ ዘጠኝ አስራ ሶስት እሺ፣
ሀምሳ አራት እሺ፣
ሰባ ዘጠኝ ሰባ ስምንት ሰባ ዘጠኝ ሰባ ስምንት አዎ
መች ነው? ዛሬ ነው።
ማታ ወደ ሰባት ሰዓት አካባቢ ሰባት ሰዓት ከሀምሳ ከአርባ ምናምን
እሺ፣ ስንት ብር ነው?
አንድ ሺህ ብር ነው ሁለት የአምስት አምስት መቶ ብር ውስድሮ ብዬ ሁለት ጊዜ አምስት አምስት መቶ ብር በሳንቲም ነው አይደለ?
አ አ በሳንቲም ፔ እንትን ነው ሳንቲም ትንሽ እንትን ብሎባቸው ነው አሳውቃቸዋል።
አ ትንሽ እ፣ አሳውቀናል ለሳንቲም። እሺ፣ መልስ እስኪሰጡን እየጠበቅን ነው።
አዎ ቅድም ተመዝ- እንትን ተብዬ ነበረ ያው እንደዛ ነግረው ካለ
አ እሺ፣ ወይም ደግሞ ልስጥህ የሳንቲምን ደውለህ ተጠይቃቸዋለህ።
እነሱ ትንሽ ልጠብቃቸው ወይ እና እንትን maybe ደግሞ ካልገባለህ አንተም አዎ።
ደውለህ መጠየቅ ትችላለህ። short code ኣቸው ይኸውልህ ዘጠና ሶስት ስልሳ ነው። እሺ ሀያ ሶስት ስልሳ አምስት ስልሳ ስልሳ ዘጠና ሶስት ስልሳ ላይ ደውለህ መጠየቅ ትችላለህ።
እሺ።
ቴሌግራም ቁጥራቸውን ከፈለክ ደግሞ አ ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰባ
ዘጠኝ ሰባት አርባ ሰባት
አርባ ሰባት አርባ ሰባት
አርባ ሰባት አስራ ስድስት
አስራ ስድስት የዚህ በቃ በዚህ ቁጥራቸውን አይደል?
ቁጥራቸውን አይ አይ እሺ፣ እሺ